ሄሎ
ሄሎ ሰላም ጤና ይስጥልን።
ሰላም ጤና ይስጥልን። ቤት ቤት አዎ ቤት ቤት እሺ፣ ምን ነበረ?
ብር ወደ ራሴ deposit አድርጌ ነበረ።
ምን አልከኝ?
ብር deposit አድርጌ
እሺ፣ እ፣ እስካሁን ይገባልሃል ተብዬ ነበረ። እስካሁን አልገባልኝም።
ትናንት ነበር ያደረገው?
እ፣ ማታ ትላንትና ሌሊት ማታ ማለት አራት ሰዓት አምስት ሰዓት መሰለኝ።
ቤት ቤት ቁጥር ኬ ነው?
ያ አይደለም እሺ፣ ንገረኝ።
አስር አስር ሀያ አምስት ሀያ አምስት ሀምሳ ሰላሳ እም?
ሀምሳ ሰላሳ እሺ Hello አቤት አዎ፣ አሁንም process ላይ ነው የሚለው። ለቻፓ ደውለላችሁ ነበር እንዴ?
ቻፓ ማለት በቴ እንትን በቻፓ ነው በቴሌግራም ያደረግኩ አይደል?
እ፣ እ፣ ስልክ ደውለላችሁ ነበረ?
ቀጥታ
እ፣ አልደወልኩም። እናንተ ጋር ነበር የደወልኩት።
ስልካቸው አለ?
ስልካቸውን የለኝም።
ንገረኝ።
Okay አንዴ ልያዝ እስኪ ታገሽኝ። አንዴ ስልክ እ እ አንዴ ታገሽኝ ማለት እሺ፣ ስልክ እሺ።
ልያዝና ንገሪኝ። አሁን ዜሮ ዘጠኝ
ስልሳ ስልሳ ሰባ ሁለት እሺ አርባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት አይደለ?
አዎ ልደውልላቸው ቀጥታ።
አዎ ደውልና process ላይ ነው ልቀቁልኝ በላቸው።
እሺ እኔም አሳውቅልሃለሁ።